ሄሎ
ሄሎ ሰላም ጤና ይስጥልን።
አብሮ ይስጥ። እንዴት ናችሁ?
እግዚአብሔር ይመስገን።
ኮሚቴ አሁኑ ነው የቅዳሜው ለመመዝገብ ፈልገው ነው።
ተመዝግቤ ነበር። በተቀረበው እንትን ላይ ምንድነው post የተደረገ link አለ አይደል?
አዎ፣
እና ግን ደረሰኝ አልተቀበልኩም። እንዴት ነው የማገኘው?
የዕለት ዕለት እንሰጥዎታለን።
ችግር የለም።
ያስገቡበትን screenshot ኡን ይዘው ከመጡ ችግር የለውም።
እሺ፣ እሺ።
እሺ መልካም